ሄሎ ሰላም ጤና ይስጥልኝ ቴሌቪ ምን አሉኝ አጨዋወቱ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ መመዝገብ ነው ሶስት ቁጥር ላይ ለመጮት የሚል አለ ሰባት ቁጥር ላይ ቋንቋ ይምረጡ ሶስት ቁጥርን ሲነኩት እድሉን ይሞክሩና ጥያቄና መልስ አለ መርጠው እሺ መልካም እድል